ሰላም ነው ቤርሳቤት አለው እንዴት ነው?
አለን። እስቲ አርባ ሰባት ሰባ ሰባት አርባ ሰባት
ሰባ ሰባት ሰላሳ ስንት አይ አርባ ሰባት ሰባ ሰባት ሰባ ሰባት እሺ ምን ሆነብህ?
እስቲ አራት ይኑን
አርባ ሰባት ሰባ ሰባት እሺ አይልሃለሁ እስቲ cash ን በቡልቡለው እ?
እቅ- የቅድሙን የቡልቡለውን cash ኡ
የምኑን
ቡልቡለ የቅድም የቡልቡለውን cash ን cash
cash ን cash ን
እስኪ አየዋለሁ እሺ እሺ